Hello ጤና ይስጥልኝ ቤስት ቤት ሰላም ነው እና ዮናስ ነኝ ከአዳማ።
እሺ ዮናስ እ እንትን የቤስት ቤት የፕሪንተር ምናምን ችግር ሲገጥም አይ እንደዚህ ቴሌግራም ላይ ላኩ ብላችሁን ማንም መልስ የሚሰጠን የለም። ልከን በዛ ቁጥር
አዎ አ- አ- የፕሪንተር ችግር ሲሆን ገዛኸኝ ነው እኮ ስልኩንም አነሳም ቴሌግራም ላይም check አድርጉል ስ- መልእክት ላኩ ብላችሁ ቁጥር ላካችሁልን፣ ይኸው ማንም የሚመልስልን የለም።
አዎ አሁን ቢሮ የለም office hour ስለም ስለሆነ እንትን ሚል የሚለው የለም አሁን አስራ አንድ ሰዓት አልፎ የለ ዛሬ ደግሞ እና- ቅዳሜ ስለሆነ የለም ምናልባት ወደ በኋ- ወ- ምናልባት ወደ በኋላ ካየው ቴሌ- ቴሌግራም ላይ ጻፉለት ይመልስላችኋል ጽፌለታለሁ እኮ ታዲያ ብ- ስራ ይቁም ታዲያ በዚህ ምክንያት
አዎ እሱ ደግሞ አሁን የለም
እኮ እንዴት ነው የምናገኘው?
ቴሌግራም ላይ ነው በቃ ባየው ሰዓት ወይ ይመልስላችኋል ስልኩ እ- ስልክ አነሳም ሲደወልለት ስልክ አነሳም
አያነሳም ስልኳው okay እሺ ቆይ እስኪ አንዴ።
ወይ ከዛ ሆኖ access የሚያደርግ ከሆነ እኮ እንዲነግረን ነው።
አዎ እኮ አሁን ላይ የለም እሱ ቢሮ እንደ እንደ እንትን እንዳለው ቢሮ የለም ወጥቷል ከቢሮ already እኮ ስልክ ለምን አያነሳም ብዬ ነው። ወይ ትሞክሩለታላችሁ?
እሺ ቆይ እስኪ አንዴ ጠብቀኝ
ሁለቱም በአንዴ ዝም ነው ያለው እ? እም።
hello አቤት ቴሌግራም ላይ ጽፈህለታል አይደል አዎ አዎ በቃ ቴሌግራሙን ባየ ሰዓት ይመልስልሃል አሁን ቢሮ የለም እሱ እሺ እሺ